ጤና ይስጥልኝ። ሁሉ ስብስብ እባክዎ ምን ልርዳው?
አይ ጤና ልኝ ቅድም ደውዬ ነበር
እሺ
እንዳለው ምንም ችግሩ መመለስልኝ ቴሌግራም ላይ ልከዋል።
ትናንት ነው የላኩላችሁ
በዚህ ስልክ ነው
አስር ሺህ ብር ነው አይ ዜሮ ዘጠኝ አስራ ሁለት ናቲ ብሩ የሚለው ነው።
እ ናቲ ብሩ አ- ስልክ የያዙ አዎ።
የሚያናግሩበት ከኛ በላይ እ የሚያናግሩበት ስልክ የያዙ
እሺ ቴክስ ታደርግልኝ text እሺ፣ ማድረግ ንገረኝ።
አንችልም። ዜሮ ዘጠኝ አንድ
ዜሮ ዘጠኝ ሀያ ሀያ አንድ ነው
ሀያ አንድ ነው እሺ አዎ ስምንት
አስራ ስምንት አርባ ዘጠኝ ሀያ ሁለት
አርባ ዘጠኝ ሀያ ዘጠኝ አርባ ዘጠኝ ሀያ ሁለት ሁለት ነው እሺ በዚህ ልደውል አዎ ደውለን ነው